hello ጤና ይስጥልኝ።
ሄሎ አቤት ጤና ይስጥልኝ። ሄሎ
አቤት
አቶ ሁሴን አ እ፣ ከፕሊስቶን Homes ነበረ ምደውልልዎት።
እ እ ከፕሊስቶን Homes ነበረ ምደውልልዎት።
ከፕሊፖስ
ከፕሊስቶን ከፕሊስቶን Homes
የት አካባቢ okay። ከዚህ በፊት ስለ share አውርተን ነበረ እ?
ካስታወሱ። ከዚህ በፊት ስለ share አውርተን ነበረ ካስታወሱ።
አዎ አዎ አዎ አውርተን ነበር። ልክ ነህ።
አዎ፣ እና ቢሮ እመጣለሁ ብሎ አልመጡም ምናምን።
አ
አልተመቾትም ወይስ ሀሳብ ቀይሮ ነው?
አይደለም የሆነ ጉዳይ ገጥሞኝ ወደ ክፍለ ሀገር ሄጃለሁ።
እሺ። ከዛ አልተመለሱም።
አዎ ቆይ ስመለስ እኔ ራሴ እደውላለሁ።
okay። እኔ ምናልባት ካልተመቸው ብዬ ነው።
አይደለም በቃ የሆነ ጉዳይ ገጥሞኝ ክፍለ ሀገር ነው ያለሁት። አሁን እ፣ በዚህ ሁለት ቀን ስመለሳለሁ እደውላለሁ።
በቃ እሺ። ሲመለሱ ደግሞ እንዲሁ ይመ- ይደውሉና ያን እሺ እሺ፣ ሰላም እሺ፣ ሰላም ይመለሱ። መልካም ጊዜ እሺ እሺ አባ እሺ።